hello ጤና ይስጥልኝ ቃል ኪዳን ከቤት ስቴሌጅ ልርዳው
አበነዘር እባላለሁ ከቤት ስቴሌጅ ምን አሉ
አሮጌ ሰፈር የሚባለው shop እሺ እየገባልኝ አይደለም። entity entity ምንድን ነው not የሚሉት?
enabled
ምንድነው የሚሉት entity not enabled የ shop ነው ያሉኝ
አሮጌ ሰፈር
እሺ ነብዩ ናትናኤል ጋ ነው hello አቤት።
እሺ agent ስም ትነግረኛለህ እህ።
የ agent አ- ስም አ- አበነዘር
አቤኔዘር አዎ፣ ቦዲቲ የምለው።
እሺ አሮጌ ሰፈር እህ።
እሺ አሁን ተከፍቷል ቼክ አድርጉት እህ።
እሺ መልካም ቀን